መሰረት የምታዘዝ
Hello ሰላሚ
አዎ።
እንዴት አደርሽ?
መሰረት የምታዘዝ እሺ መሲ ደህና አደርሽ?
አንዳንድ ሰዎች ጋር እ፣ church ሆኜ እንዴት እንደገባ ባላውቅም እባክሽን እንደው እንትን order ገባብኝ ምን ይሻለኛል?
accept ብለው ነው order number ኡን ንገረኝና ልጠይቅልህ።
Auto accept ሳይከፈት አይቀርም። እኔ እንጃ እንደዛ አድርጌው ነው መሰለኝ።
ዝም ብሎ አይገባም።
አዎ፣ እንደዛ ነው።
እሺ order number ኡን ንገረኝ።
ዘጠና ሶስት ዘጠና ዘጠና ስንት ዘጠና ሶስት ዘጠና አንድ ቅርብ ነኝ። በነገራችን ላይ ግን cycle አልያዝኩም።
አንድ ቨርጂን ደግሞ ጠቃኝ ስሟን ነው ጸደቀ።
ጸደቀ እንትን dispatcher ነው የምጠይቅልሽ።
እሺ፣ እኔ ማስወጣት አልችልም። ይክፈትልኝና ጠይቅልሃለሁ። ከዚህ ውጭ አላስ- አልተቀበልክማ ሌላ የለም።
ከዚህ ውጭ አልተቀበልኩም። ያው church እኮ ነኝ። ቨርጂን ማርያም ነኝ።
ይሄ ነገር በጣም ሰው- ጸደቀ
አቤት አቤት።
አስወጥቼ ይልሃለሁ።
እሺ፣ በጣም ነው የማመሰግነው። እሺ፣ መልካም